hello ጤና
የለም የ- ያልተለቀቀ ትኬት ለመጠየቅ ነው።
ከሸርኮ ዶኒ ተሽቷል።
አዎ ንገሪኝ።
አስራ አራት እሺ አስራ ዘጠኝ እሺ ሀያ አምስት ሀያ አምስት
አረ እሱን አይደለም። ቆይ ቆይ እንደ አዲስ ልንገርሽ።
እሺ ንገሪኝ።
አስራ አራት እሺ ሀያ ሁለት ሀያ ሁለት ሰላሳ አንድ እሺ
ሰላሳ ሶስት